ሄላ ጤና ይስጥልኝ።
ጤና ይስጥልኝ።
ሄላ አቤት ይሰማኛል።
ምደውለው እሺ እ ምደውለው ከዊ ፕላስ solution ድርጅት ነው።
በቃ ሶሉሽን። እሺ አፕሊኬሽን አንድ አፕሊኬሽን ዴቨሎፕ አድርጓልና እዛው app ውስጥ የእናንተ store እንድታስተዋውቁበት እና እንድትገበያዩበት ነው እና ፍቃደኛ ከሆናችሁ application ውስጥ ተመዝግቡ እንድትመዘገቡ ነበረ።
application ለመመዝገብ ነው።
አ
እንዴት ነው ታዲያ የምናደርገው?
እ ሊንክ ልላክልህ
ሊንኩን ሊንክ ትልክልኛለሽ?
አዎ ከዛ ቴሌግራም ላይ?
እ በ SMS ልሰ- ላክልህ አሁን ላይ እየሰራ አይደለም እ ቴሌግራሙ
አ ስለዚህ በምን ትልክልኛለሽ?
በኤስ- ተመለሱ ላስ እ በኤስኤምኤስ ልላክልህ በዋናው ሜሴጅ በኖርማሉ ላይ ትልክልኝና ከዛ በኋላ እሱ ላይ join ነው የማደርገው።
እሺ አዎ እሱን አዎ፣ link ኡ ስትነካው app ኡን ይወስድሃል እና app ኡን እሺ።
አውርደህ እ ከዛ እዛ ላይ ነው የምትመዘገበው እንደነ ጂጂ ምናምን ማለት ነው። አ?
አዎ እንደዛ ነው በቃ እሺ። ስለዚህ እንዴት ነው ዛ- በ- እንትን ክፍያ አለው ወይስ አይ በነፃ ነው ክፍያው የለውም ዝም ብለን ብቻ application ኡን ጭኖ እዛ ላይ promote ማድረግ ማለት ነው?
አዎ እንደዛ ነው አሪፍ ነው እኮ ሸ- ዛሬ ምን ችግር አለ?
እሺ በቃ።
ልክልሃለሁ ዝም ብለሽ ላኪልኝና እዛ ላይ ገብቼ app- application ኡ እንትን እንደሆነ በቃ እሰራበታለሁ።
እሺ አመሰግናለሁ ችግር የለም።